ሄሎ hello መብሪ እንዴት ነህ?
ሰላም።
አለው ቱ ያደረሱልህም አ
እሺ ላናግራቸው እስኪ
ላገናኝሽ።
አገናኘኝ ነው
እሺ
ሌላ
ጤና ይስጥልኝ ቱቱ ገርጂ ነው። እሺ በ order አምስት ቆያ ምናልኩ በ order number መቶ አምስት በ order number መቶ አምስት ዘጠና ስድስት አርባ አራት የተቀበላችሁት order ምን ያህል ይቆያል?
ዘጠና ስድስት አርባ አራት አዎ ምን ያህል ይቆያል?
beef broccoli እና salad ውሃ ከዛ two fried rice አዎ አዎ እየደረሰ ነው።
ምን ያህል ሊቆይ ይችላል? ከ- እ?
ከአምስት ደቂቃ በላይ ይፈጃል?
እ፣ አስር ደቂቃ ይሆናል። አስር ደቂቃ
አስር ደቂቃ አዎ። አሁን beef ብቻ ነው የቀረ እየተሰራ ነው። beef እየተሰራ ነው። beef ኡ ነው የቀረ እ?
በቃ እሺ፣ ከአራት ደቂቃ በኋላ ደውዬ ካልደረሰ ካንስል ይሆናል። እሺማ
እሺ እሺ